ሄሎ ጤና ይስጥልኝ። Donkey Tube ነው።
እሺ እንትን YouTube ስልጠና ለመውሰድ እንዴት ነው? ምን ማድረግ ነው ያለብኝ?
ስም ማን ልበል ትዕግስት ትዕግስት ማን?
ማህዲ
ትዕግስት ማናችን? ይቅርታ አ ትዕግስት ማህዲ ማሀዲ መሃዲ ማሀዲ። OK ስልክ ልውሰድ። ዜሮ ዘጠኝ
አስራ አንድ አስራ አንድ አስራ ሶስት አስራ ሶስት አርባ ዘጠኝ አርባ ዘጠኝ ሀያ አንድ
አድራሻ የት ነው ትዕግስት?
ምን አልሽኝ?
አድራሻ አድራሻ።
አድራሻ አዲስ አበባ ነው። እዚሁ
እሺ ትምህርቱ በኦንላይን ነው በአካል መከታተል የምትፈልጊ ትዕግስት?
በአካል ቢሆን ነው ምርጫዬ።
እሺ ትዕግስት ትምህርቱ በአካል ከሆነ ትምህርት የሚሰጥበት ቦታ CMC ቅዱስ ሚካኤል ጋር ኢኮኖሚክስ ባለሙያዎች ህንጻ የሚለው ፎቅ ላይ ነው።
CMC ኮን ቅ- CMC ቅዱስ ሚካኤል ቤተክርስቲያን አካባቢ እሺ Ethiopian Economics Association የሚል ህንጻ አለ፣ እዛ ነው።
Economics Association እሺ። ምን ምን ቀን ነው? በምን በምን ሰዓት?
ሰኞና ሮብ ነው ከአስራ አንድ ተኩል እስከ አንድ ክላሳቸውን ይማራሉ ማለት ነው።
ከአስራ አንድ ተኩል እስከ ምን? ትንሽ ይቆራረጣል ድምፅሽ፣ ይቅርታ።
ከአስራ አንድ ተኩል እስከ አንድ ተኩል ችግር የለውም። ከአስራ አንድ ተኩል እስከ አንድ ተኩል እሺ። ምን የሚከፈል ምን ያህል ነው ክፍያ?
አጠቃላይ ሰዓት የምናስተምረው ሀያ ሰዓት ነው። የአንድ 20 ሰዓት ዋጋ አዎ የአንድ ሰዓት ዋጋ ሰባት መቶ ሀምሳ ነው። ክፍያችን አስራ አምስት ሺህ ነው ትዕግስት።
አስራ አምስት ሺህ ብር።
አዎ እሺ፣ በቃ ጥሩ። እነግርሽ እንትን እላለሁ። እሺ፣ እሺ እሺ መልካም ቀን።
አመሰግናለሁ። ቻው።
እሺ አመሰግናለሁ።